ልበልህ ተመስገን ጌታዬ መስገን ልበልህ ተመስገን ጋሻዬ ባንተ ስንቱን አለፍ ጥላ ከለላዬ ተመስገን ኢየሱስ ባለ ውለታይ ተመስገን ጌታዬ የህይወት ውጣ ውረድ ሲገጥመኝ መከራ አምላክ እርዳኝ ብዬ ስምህን ስጠራ ከተፍ ብለህ ኢየሱስ ስንት ያድነኸኛል። ሐዘኔን ለውጠህ ሰላም ሰጥተኸኛል። ከተፍ ብለህ ኢየሱስ ስንት ያድነኸኛል። ሐዘኔን ለውጠህ ደስታ ሞልተኸኛል። መስገን ልበልህ ተመስገን ጌታዬ መስገን ልበልህ ተመስገን ጋሻዬ አንተ ስንቱን አለፍ ጥላ ከለላዬ ተመስገን ኢየሱስ ባለ ውለታይ ተመስገን ጌታዬ አመፀኛ ሳለሁ ስለ እኔ መሞት ሞትና ሲኦል ኢየሱስ መዋት ታላቅ ነው ውለታህ ነፍሴ የማትረሳው በምስጋና ዜማ ውለታህን ላውሳው ታላቅ ነው ውለታህ ነፍሴ የማትረሳው በምስጋና ዜማ ውለታህን ላውሳ መስገን ልበልህ ተመስገን ጌታዬ መስገን ልበልህ ተመስገን ጋሻዬ አንተ ስንቱን አለፍ ጥላ ከለላዬ ተመስገን ኢየሱስ ባለ ውለታይ ተመስገን ጌታዬ ታሪኬን ቀይረህ እዚያ አድርሰኸኛል። ስሜንም ለውጠህ እስራኤል ብለኸኛል። እጅግ ይደንቀኛል ባንተ መወደዴ። ከፍ ከፍ ላድርግህ ኢየሱስ በፈቃዴ እጅግ ይደንቀኛል ባንተ መወደዴ ከፍ ከፍ ላድርግህ ኢየሱስ በፈቃዴ ተመስገን ልበልህ ተመስገን ጌታዬ ተመስገን ልበልህ ተመስገን ጋሻዬ ባንተ ስንቱን አለፍኩ ጥላ መገ